መጠው እንዳይሆን
እሷ ሆኖ ሄደችው።
ማነው
hello hello፣ አቶ ጌታቸው አቤት።
እንደምን ዋልክ?
እግዚአብሔር አቶ ይመስገን በላቸው እንደምን- ይፈልግሃል። አቶ በላቸውን አናግረው አንዴ።
እሺ፣ እሺ።
hello አቶ ጌታቸው በልዬ አቤት።
ወየ አሁን ምን አለ ይመስል አቶ አህመድ አሁን እሱ ጋር ነበርኩኝ በአሁኑ ሰዓት አገኘኋቸው እኮ አገኘኋቸው።
አዎ፣ አዎ፣ መሄጃው ይቅር ብሏል
አዎ ቲኬት ተቆርጦ ነበር። በቃ አሁን መሄ- መሄጃው ይቅር መመለሻው ግን ይኖር እኮ አለ
መመለሻው እንደዛው normal ነው፣ እንደዛው እንዳለ ነው።
ሰባት ሰዓት ከምናምን የተባለው ይኖራል አዎ።
መሄጃው ግን አይሆን አዎ።
አለ መሄጃው ይቅር አለ።
መሄጃው ነ- ነገ ነገ ጠዋት ነው የሚሄደው በ charter አሉ። በቃ አዎ፣ በጠዋት በቃ፣ VIP በቃ።
አስከፍልኝ ብለዋል።
አዎ፣ መመለሻውን ግን እንደ- እንዳይቀየር ብሏል
አይቀየርም።
እሺ
እሺ እሺ ቻው